ጤና ይስጥልኝ አርፌ ረዲስ ነኝ ባኮ ምልርዶ ጤና ይስጥልኝ ጤና ይስጥልኝ።
እሺ ሰላም ነው። ቅድም እንትን አላስተላለፈም ብሎኝ ቴሌግራም ላይ ልኬ ነበር እንትኑ ስሊፑን።
እሺ ደንበኛችን በዚህ ቁጥር ነው ያስተላለፉት።
አዎ ስሞት ማን ይባላል?
ሳሙኤል
ስሞት ማን ይባላል?
ሳሙኤል
መስመር ላይ ነው።
እ ማን ይባላል ስሞት?
ሳሙኤል ሳሙኤል አብራ
እሺ ደንበኛችን እየተስተካከለሎት ነው። ሲያልቅ ደውለን እናሳውቆታለን።
እሺ መልካም ምሽት ይሁንልዎት።